hello
ጤና ይስጥልኝ። እንዴት ልዛታ
አብሮ ይስጥልኝ።
ነው
አቤት ከአሪፍ ፔ ነበር ምደውልልዎት።
እ?
ከአሪፍ ፔ ነበር ምደውልልዎት።
እሺ የእርስዎን ስም አልበል።
hello ማን አለ?
እ?
ከአሪፍ ፔ ነበር ምደውልልዎት።
ቢኒያም ቢኒያም አዎ እሺ ደንበኞችን በዚህ አምስት ቀን ምንም አይነት transaction እያየን አይደለም። ምናልባት በ POS የት ቦሌ ሊያቀርብ ነው ወይስ ስቴዲየም? ቦሌ ነው ስቴዲየም?
ለጋሃር
እ፣ እ፣ ምንም አይነት transaction እያየን አይደለም። ምናልባት እሺ፣ በ POS ሊያቀርብ ችግር ካለ የትኛው ነው የቦሌ ነው የስቴዲየም ነው?
የስቴዲየም የስቴዲየም እስኪ check አድርጌ እነግርሻለሁ።
እሺ ደንበኛችን መልሰን እንደውላለን።
እሺ እሺ ደባርክ ነው የምትባለው። ደባርክ